hello ሄሎ ወይ ላገናኝህ ቆይ ወንድሜ ዘጋሽብኝ።
አልዘጋሁብህም ቆይ አንዴ
ሄሎ
እሺ ጤና ይስጥልኝ። እሺ ምን ነበረ?
ሰማንያኛ ጊዜ ነው ስደውል። አሁን የእናንተ ከቻፓ withdraw በቻፓ withdraw አድርጌያለሁ።
እሺ መች ነው ያደረግከው?
በዚህ ሶስት ቀን ሶስት ቀን ይሆናል እሺ እ?
እሺ እና እ- ቻፓ ጋር ደውል አሉኝ። ስልክ ሰጡኝ። process እያደረገ ነው ይላል የሚል ቻፖች እናንተም ጋር- እንደዛ የሚሉት አይደለም። ቻፖች እኛ ጋር የደረሰ ነገር የለም ብር okay እኛ ጋር አልደረሰም። ቤስት ቤት ጋር ምንም ያሳየ የሚያሳየ ነገር የለም data okay እና እና እነሱ ጋር ነው ያለው።
okay። እስቲ የቤስት ቤት ቁጥርህን ንገረኝ እስቲ።
የቤስት ቤት ቁጥር ማለት የቱ ጋር ነው የሚታየው?
ቤስት ቤት ላይ account ህ አለ አይደለ? ያንተ ስልክ
አንድ speaker ለምገባው
አይደለም? አይ የቤስት ቤት account ስልክ ቁጥር የለህም? የምትጫወትበት ማለት ነው የደወልክበት ነው። እሺ እኔ ማ- ማየት ስለማልችል ንገረኝ። ዜሮ ዘጠኝ አስራ ሶስት
ዜሮ ዘጠኝ አስራ ሶስት ሀያ አንድ እሺ ሰላሳ ሰባት እሺ ሀምሳ አምስት ሀምሳ አምስት አዎ።